ሄሎ
ሄሎ
ወይ ሰላም ጤና ይስጥልን።
ገብረ ይስጥልኝ።
ከ STEM for Kids ነው የምደውለው። ይዲዲ አባላለሁ። STEM for Kids ሜታሶል ሜታሶል እ እ ሜታሶል ከ- በፌስቡክ ad ለቀን advertisement ለቀን interested እንደሆንሽና ስልክሽን አስቀምጠሽልን ነበረ
እሺ
ፕሮግራሚንግ ትምህርት የምንሰጥ ካምፓኒ ነን እና